ስፖርት ቤት ኮም ላይ withdraw
ሰሞኑን ዛሬ ሶስተኛ ነው አራተኛ ቀን ይሆኗል አመልክቼ እስካሁን ምንም ምላሽ አልተሰጠኝም። ቴሌግራም ላይ contact አድርጌያቸው ነበር።
እሱ የለውም ሄደ። hello hello hello
ምን አሉኝ?
ቴሌግራም ላይ ባለፈው attach አርግ ብለውኝ contact አረኳቸው።
እሺ ሲስተካከል እናሳውቃለን አሉኝ። እስካሁን ምንም ምላሽ የለም። ዛሬ አራተኛ ቀን ይሆናል።
እስቲ ስሞትን ማን ልበል
አብርሃም ደመቀ ነው። በአርባ አምስት ቤት ነው ስልኬ እሺ አርባ አምስት
ሰባ ስድስት ሰባ ስድስት ሰባ ሁለት አርባ ዘጠኝ withdraw ያረኩት ብር ከሁሉ ስፖርት ወደ ቴሌ ብር አልገባም። አየር ላይ ቆረጠብኝ።
ሾሾ የሚለው ነው።
ሾሾ አዎ፣ ቴሌግራም
እሺ check እናደርግልታለን ድጋሚ መልሼ ልደውል፣
ነገ።
ነገ ልደውል።
አዎ ምክንያቱም ነ- check እናደርጋለን ነው የተባልኩ ያለሁት። እስቲ አዎ እንትን ባይልኝና ይስሩልኝ። እሺ፣ እሺ ነገ እደውላለሁ። ማ እሺ እሺ